Hello.
የሰበራ መረጃ ማዕከል እባክዎትን ምንድን ነው? ሄሎ ጤና ይስጥልኝ። ሄሎ ሄሎ ጤና ይስጥልኝ። ሄሎ Hello.
ሄሎ ጣ- አይሰማም? ሄሎ ሄሎ አይሰማም?
አየር አየር ፈረንጅ ሄሎ እሺ በጣም ይቅርታ